ሆቴል አይመጣም። ላምበረት አቢሲኒያ ሆቴል ዘጠና አምስት ሄሎ ማለበልና ስምሽን ኤርሳቤ ነኝ።
እሺ እርሳቤ ስሚኝማ ኦርደር ልንገርሽ ከገበሬ ወደ ጉልጉላ ሜድ ኦርደር አለኝ ኦርደር ነምበር ዘጠና አራት አስራ
ዘጠና አራት አስራ አምስት ነው ያልከኝ።
አምስት አርጊዋ ዘጠና አራት አስራ አምስት አስር ነጥብ ምናምን ኪሎ ሜትር ማነው ስምህ?
ይትባረክ ደምሳይ ለሚጌ
አየዋለሁ።
እ እሺ ካረግልሃለሁ። ተባረክ።
እሺ እሺ የሚሄደው ደግሞ ልንገርሽ ማርያም ማዞሪያ
ማርያም ማዞሪያ ነው የሚሄደው።
አ
እዚህ ምንድን ነው የሚለው? እንደዛ ነው የሚለው።
ማ አ እንደዛ ነው
እሺ ይልሃል።
በደንብ